Hello ሶል ወይ ወይ እንዴት አደርክ?
እንዴት አደርሽ?
አለን ሉሊት የምትባል customer ማ በሀያ ሰባት order አድርጋ ነበር ነጭ ሽንኩርትና ትላንት ተረከበች።
እሺ ምን መሰለ ችግሩ ከላይ የተላለጠፈው ነገር ልክ ነው አለች፣ ውስጥ ላይ ግን ልክ አይደለም አለች። የሁለት- የሁላችንም ሁለት መቶ አምሳ ግራም ነው የመጣልን ነጭ ሽንኩርት አለች። እሷ ያዘዘችው ግን አምስት መቶ ግራም ነው እና በግራም?
ሁ- ሁለት መቶ አምሳ ግራም ይቀረኛል እያለች ነው።
እ፣ ማነች ያልሽ?
ሉሊት
ሉሊት እ፣ ሉሊት ላይ ሆኖ እ፣ የደወለችው ግን ሄርሜላ ነች።
Okay member ማለት ነው።
አዎ
እሺ እሺ 250 ግራም ጎደለኛለች።
አ- ሁለት መቶ ሀምሳ ግራም ይጎለኛል አለች። አምስት መቶ ግራም አዛ ሁለት ሀምሳ ይቀራታል።
ስልኳን ንገረኝ እስቲ።
ዘጠና ዘጠኝ ብር ከፍላበታለች። እሺ ዜሮ ዘጠኝ አስራ ሁለት 12 ሰባ ሶስት እሺ አርባ ስምንት ሰባ ሰባት
ሄርሜላ አዎ።
ሄርሜላ
ሉሊት group ላይ
እሺ ሄርሜላ garlic ሉሊት አዎ።
group ላይ ሁለት አንድ አንድ አንድ አንድ አንድ እሺ okay አንዱ ባለ አምስት መቶ ግራሙ ነው ሁለት መቶ ሀምሳ የሆነባት ነው አዎ እ፣ እሷ ግን ሄርሜ- ተቀያይራ ተቀያይራ እንዳይሆና ከሌሎቹ ጋር ከነ ሉሊት ጋር ተቀያይራ እንዳይሆን ከነ ሉሊት ጋር ሉሊት እ።
እንዴ ሁለት ከሀምሳውን እኮ ሉሊት ያዘዘችው ሁለት ጊዜ እኮ ነው። ያ ማለት አምስት መቶ ግራም ማለት ነው።
አባባሌ ገባሽ እ።
አሁን ለምሳሌ ረዴት የምትባለው አ- አንድ ባለ ሁለት መቶ ሀምሳ ግራም አዛለች
አዎ ሁለት ከሀምሳማ ሁሉም አሉ እኮ ይርጋ አዎ እኮ መቅደስና ምናልባት አረጋዊት ከእነሱ የሚባሉ ጋር ተቀያይራ እንዳይሆን እሷ እኩል ነው አለች። የሁላችንም እኩል ነው።
Okay፣ የዚች- ትክክል የሉ- ነው።
የሉሊት ብቻ ነው አለች ተጨምሮ ሁለቱ ነው ይመጣላት። የሉሊት ሁለት ነው ያዘዘችው። ሁለት ከሀምሳ ግራሙን ሁለት ጊዜ ያው አምስት መቶ ማለት ነው።
አይ በቃ እሺ complaint ላይ አስገቢላትና እናድርስላታለን። የት ነው location ኑ?
product ቱ ይሄድላታል።
አ location ኑ የት ነው?
ገርጂ ሮ- ገርጂ ገርጂ
ገርጂ ሮባ ሮባ አዎ በቃ ያደርስላታለች።
ላስገባላት።
አ- አስ- አስገቢላታል።
እሺ እሺ እሺ።